ችኩል ብለሽ ምስጋና ይብዛ መሸከም አልችልም ፍቅርን በቃሬዛ ችኩል ችኩል ብለሽ አትበያበድኩኝ አንቺ ቀድመሽ ካበሽ እኔ ምን ተረፍኩኝ አንቺ ቀድመሽ ካበሽ እኔ ምን ተረፍኩኝ አመልና ጭራ ከወደ ኋላ ነው ቸኩሎ ማመስገን ቶሎ ለማማት ነው የሚሆነው ሊሆን ያልሆነው ሊቀር ምንድነው ችኮላ አጉል ቅብጥርጥር ምንድነው ችኮላ አጉል ቅብጥርጥር በኋላ በኋላ ከዚያም ከዚያም በኋላ አይ ከዚያም ከዚያም በኋላ እንደርስበታለን አለ ብዙ መላ እንደርስበታለን አለ ብዙ መላ እኔም አልቸኩልም አንቺም አልቸኩይ ኋላ ትረጃለሽ ውጤቱን ስታይ ቶሎ አታመስግኝኝ እንዳጠይ ቶሎ ይታያል ይመጣል ቀስ ብሎ ቀስ ብሎ ይታያል ይመጣል ቀስ ብሎ ቀስ ብሎ ችኩል ችኩል ብለሽ ምስጋና ይብዛ መሸከም አልችልም ፍቅርም በቃሬዛ ችኩል ችኩል ብለሽ አትበያበድኩኝ አንቺ ቀድመሽ ካበድሽ እኔ ምን ተረፍኩኝ አንቺ ቀድመሽ ካበድሽ እኔ ምን ተረፍኩኝ ቸኩሎ መወሰን ጥፋት ነው መዘዙ መቆየት ደግ ነው አይቻለው ብዙ አትቸኩል ብዙ ምንድነው ጭንቀቱ የረዘመ ሌሊት አይቀር መንጋቱ የረዘመ ሌሊት አይቀር መንጋቱ በኋላ በኋላ ከዚያም ከዚያም በኋላ አይ ከዚያም ከዚያም በኋላ እንደርስበታለን አለ ብዙ መላ እንደርስበታለን አለ ብዙ መላ እንዳንቹ ነበርኩኝ ልምዱ ሳይኖረኝ እድሜ መስተዋት ነው ብዙ አስተማረኝ ከሰማሽ በቃል ይቅርቺ ኮላው መተያየቱ ነው ዋስትና ያለው መተያየቱ ነው ዋስትና ያለው ችኩል ችኩል ብለሽ ምስጋና ይብዛ መሸከም አልችልም ፍቅርም በቃሬዛ ችኩል ችኩል ብለሽ አትበያበድኩኝ አንቺ ቀድመሽ ካበድሽ የምን ተረፍኩኝ አንቺ ቀድመሽ ካበድሽ የምን ተረፍኩኝ አመልና ጭራ ከወደ ኋላ ነው ቸኩሎ ማመስገን ቶሎ ለማማት ነው የሚሆነው ሊሆን ያልሆነው ሊቀር ምንድነው ችኮራ አጉል ቅብጥርጥር ምንድነው ችኮራ አጉል ቅብጥርጥር በኋላ በኋላ